hello ሰላም ጤና ይስጥልኝ ይመስልኝ
ጤና ይስጥልኝ።
አብሮ ይስጥልን አባ ሰላም ነው አለሁ። አንድ ትኬት ኦንላይን የተቆረጠ ነበርና አንድ ጨዋታ ተራዝሟል፣ postpone ተደርጓል።
እሺ እንደዛ ደግሞ ከሆነ ሀያ አራት ሰዓት መጠበቅ አለብህ እሺ አልፏል፣ ቆይቷል፣ ብዙ ሶስት ቀን አልፎታል። በሀያ አንድ ነው ጨዋታ የነበረው እሺ እንደዛ ከሆነ እንትን cashier code ኡን ወይም ትኬት ID ውን እስቲ ንገረኝ ስልሳ አራት
ምኑን ነው እየነገርከኝ ያለው እንትኑን ትኬት ID ውን ትኬት ID ው እሺ አሰርኮድ print ስላልሆነ ኦንላይን የቆረጠ እሺ አንዴ ንገረኝ አሁን ስልሳ አራት ሀያ አምስት
ቆይ አንዴ እሺ ንገረኝ ስልሳ አራት ስልሳ አራት ሀያ ሀያ አምስት አራት ስልሳ አራት ስልሳ ሀያ አምስት አራት ሀያ አምስት እሺ
አርባ ሰባት እህ እህ ሀምሳ ዘጠኝ እሺ
B እህ
አራት እህ
A F እህ
ሀያ ሁለት እህ
ሰላሳ ሰባት እህ
A እህ
ዘጠኝ ሀያ ስድስት ቦነሱ ነው ገብቶልሃል።
ያሰለጠነኝ።
ያው እሺ ቦነሱ ነው የተከለከለኝ።
አዎ
እሺ፣ አመሰግናለሁ።
እሺ አባሽ ስለደወልክ እናመሰግናለን። መልካም ቀን።
አመሰግናለሁ።